ሄሎ ሌላ ቤስቶ ወይ ሰላም ነው።
እንዴት ነሽ?
ምንድነው እምቢ ያለሽ?
አሁን ዩቲቲ ፓስወርድን አስገባለሁ። ዩቲቲ አንዴ እሺ
ፓስወርድ ነው የማስገባው። ዩቲቲ እሺ፣ ፓስወርዱን ሳስገቢ ኮፒ ፔስት ነው የምታደርጊው። እሺ ሴቭ አድርጌልሻለሁ እኮ ሴቭ አድርጌልሻለሁ።
እሺ አሁን ሎጋውት ብዬ ነው የምገባው።
እሺ ግቢበት። እሺ እያየሁሽ አትዝጊ።
አይከፈትም አንድ ብሏል።
ከፍትልሻል፣ ጠብቂው። ያው ከፈተልሽ።
አለም በቃ አለም ሙሴን ምሳሌና ብሩ
እሱን እንደሱ አትጻፊ። እንደሱ ስለምትጽፊ እኮ ነው የማይከፍትልሽ።
እንዴት ነው የምጽፈው?
ቴሌግራም ላይ ግቢ። አንዴ ቴሌግራም አለሽ አይደለ?
አዎ ቴሌግራም ላይ እኛ የላክንልሽ user እና password አለ አይደለ?
አዎ እሱ ላይ ግቢ አንዴ። ይሄኛው minimize አርጊውና ቴሌግራም ላይ ግቢ።
እ ይሄኛው minimize አርጊውና እንደዚህ ቴሌግራም አለሽ። ቴሌግራም የለሽም? በዚህኛው አለኝ።
ግቢ ቴሌግራም ላይ።
የቱ ጋር የስልኬ ላይ ነው?
ስልክሽ ላይ ነው ቴሌግራም ያለው?
አዎ እዚህ ኮምፒውተሩ ላይ ቴሌግራም የለም?
የለም።
አዎ ቴሌግራም ላይ ስንልክልሽ ኮፒ ማድረግ ትችይ ነበር። ከቴሌግራም ላይ እ ወይ ከቴሌግራም ላይ ኮፒ ማድረግ ትችይ ነበር።
ያደርጋለሁ ቆይ እስኪ አይቼ
ቴሌግራም እዚህ ላይ የለሽም? desktop ላይ የለም ቴሌግራም?
እ
ቴሌግራሙ ላይ desktop የለውም። እ desktop ላይ ቴሌግራም የለም።
አዎ
እሺ አስገቢውና አስገባልሽና አንዴ ቆይ ቆይ አንዴ አትንኪው። እሺ አንዴ ላስገባልሽና
አስራ አንድ ባህላዊ እ? የለም ሀያ ብር ነው
አሁን ሎጋውት ብለሽ ግቢ ጋር አሁን ሎጋውት ላይ
ማለት ነው ወርቀበት አሁን save አለ።
አዎ save ሆኖልሻል
ሁሌ እንዲህ ነው
እ ሁሌ እንዲህ ነው ነው save ከሆነ አዎ እስቲ okay በይ
በሀያ ብር እንጂ ይቁረኝ
አሁንም ላድርግ ለለጓል አይ በቃ ይሰራልሻል ከዚህ በኋላ Chrome ኡ እምቢ ብሎሽ ነው
አዎ በደንብ አይሰራም መሰለኝ።
Chrome ኡ እሺ በዚህ መጠቀም ትችያለሽ እሺ እሺ